Bet ዮናስ ነው የምንረዳው።
አብሮ ይስጥልን ሰላም አለን ይመስገን። ምን ልርዳዎት?
system አይሰራም።
Best Bet ነው።
እ? አዎ Best Bet።
እሺ፣ ምናልባት የኔትወርክ ችግር እንዳይሆን አረ ኔትወርክ ችግር አለን። system ነው የማይሰራ እንጂ ዋይፋይ ሰርተነዋል እኮ data ላይ ይሰራል፣ ግን ልንቆርጠው እንትን ስናስገቡ አይሰራም።
እሺ፣ የሚለውትን ቴሌግራም ላይ ይላኩልን በዚህ ቁጥር።
እና ደግሞ ማለት ነው እሺ፣ ያለቀ ትኬት ነበረ ነጥላችሁ አለቀቃችኋትም። ሁለት ጊዜ ደውለውላችሁ ነበር ብር ልንከፍላቸው ብለን አዎ።
አልተለቀቀችም ትኬቷ።
እስቲ cashier ኮዱን ንገሩኝ።
1404 አስራ አራት ዜሮ አራት 99 ዘጠና ዘጠኝ 91
ዘጠና አንድ እሺ።
አዎ
አዎ ይሄ ጨዋታ post- postpone አንድ ጨዋታ አለው አይደለ?
postponed የለውም game ኡ ተጫውቶ አልቋል።
አዎ እዚህ የሚያሳየው postponed ስለሆነ ለ provider ኦቹ አሳውቀናል። ስለዚህ እነሱ እስከሚያስተካክሉ ድረስ ጠብቁ።
እ፣ እና እንትን ውጤቱን አይታችሁታል። አንድ ባዶ እንዳለቀ ማለት ነው።
አዎ ውጤቱን አይተነዋል።
አዎ ስለዚህ አሳውቀናል ለሚመለከተው አካል ለ provider ኦቹ ማለት ነው።
እሺ፣ እንትኗን ምን ላይ ነበር ምልክልህ? ቴሌግራም ላይ ቴሌግራም ላይ ላኩልን በዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት እሺ፣ ዜሮ ዜሮ